ያው ጤና ይስጥልኝ። deposit ብሩን አልገባልኝም።
ምንቴ
deposit ብሩን አድርጌ አልገባልኝም።
መቼ ነው አባ?
ከአንድ ሰዓት በፊት ነበር።
እሺ deposit ስታደርግ የተላከልን message አለ አይደለ?
አ?
የተላከልን message አለ አይደለ?
አዎ ላክልን ቴሌግራም ላይ እሺ።
ቴ- ቴሌግራም ዝም አለችኝ። አታናግሩ።
አይ እናናገራለን አሁን
እሺ አሁን አይኗን ሀይ- እልካለሁ።
አዎ ሀይረዱ በለኝና እዛ ላይ ሜሴጁን ላክልኝ እልክልሃለሁ።
አይ እሺ አባ እሺ መልካም ቀን።